hello ጤና ይስጥልኝ ደንስቲዩ
አቤት hello
አቤት ሰላም ጤና ይስጥልኝ ጤና ይስጥልኝ እንዴት አላችሁ እግዚአብሔር ይመስገን
አንድ አንድ ነገር ትንሽ ነበረ የሆነ ታሪክ ያላችሁ ምናምን ሲለኝ
እሺ
እና ታሪክ መናገር ፈልጌ ነበር እንዴት ነው ማግኘት የምችለው ህቴዋ እኛ ጋር ታሪኮትን ለማጋራት ፈልገው ነው እሺ ልመዝግቦት እና ይደወልልዎታል ስሙትም አልበል
ወርቄ አቡሱ ከዘዋይ
ወርቄ ማን አሉኝ አቡሱ አቡሱ አቡሱ እሺ ስልክ ቁጥሮትን ይንገሩኝ ዜሮ ዘጠኝ ሀያ አንድ ሀያ አንድ ስልሳ ስምንት ስልሳ ስምንት
ዜሮ አራት ሰባ ሁለት
ዜሮ አራት ሰባ ሁለት እሺ ከዝዋይ ነው ያሉኝ አድራሻዎት አዎ ዘዋይ
እሺ እሺ እናመሰግናለን እንደውልሎታለን እሺ እህቴ፣ እሺ እሺ መልካም ቀን እሺ ቻው